ሰላም ጤና ቁምልር ነው።
ሄሎ ሄሎ፣ አቤት።
እንትን ለማ- ሪፖርት ለማድረግ ፈልጌ ነበር።
ምን ነበር? እሺ፣ ትናንት በቆሎ አዝዤ ዛሬ ምኑ አልተደወለልኝ።
ስሞት ማን ነው? ይቅርታ።
ይህ እንኳን በእናቴ ስልክ ነው። ሀና ይባላል።
ሀና በሚል ነው ኦርደር ያደረጉት።
አ በግሩፕ ነው የከፈትኩት እና ለዛ ነው።
ቆይሻኒ Okay፣ ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አርባ አራት አስራ አምስት አዎ ነገ ይመጣሉታል። ይቅርታ፣ የት አካባቢ ነው ነገ የምናመጣሉት?
ግቢ ገብርኤል አካባቢ አራት ኪሎ አራት ኪሎ አ
መቀበል ይችላሉ። ነገ እናምጣ።
አዎ አዎ ይቻላል። አዎ ይቅርታ፣ በጣም እሺ፣ ነገ ይመጣሉታል።
እሺ እሺ እጠብቃለሁ።
መልካም ምሽት። እሺ